ጤና ይስጥልኝ ጊዜያዊ ኢትዮጵያ ነኝ። እባክዎ ተመልሰው
እንትን ስንት ነበር ነበረ
እሺ፣ የሀበሻ ውጤት
እሺ፣ ቅድም ያስተናገደችው እሱ ልጅ ጋር transfer አደርግልዎታለሁ። እባክዎት መስመር ላይ ይጠብቁኝ።
እሺ
ጤና ይስጥልኝ
ሌላ እ፣ ወይ እ?
አገኙት እ? አይዞህ እ?
ነንበሩን አገኙት ደንበኛችን
አ የሀበሻ ሆቴል ሲል ነበር እና እስኪ ሄኖክ ይህን ነበር ሄኖክ አቤት ደንበኛችን የሀበሻ ሆቴል ሲል ነበር ነበር